አንዴ። hello ጤና ይስጥልን ዩቲዩብ።
ጤና ይስጥልን።
እግዚአብሔር ይመስገን።
ሰላም አደራችሁ።
የኛን ሄሎ።
አስታ በጣም ሄሎ።
ደህና አደራችሁ።
እግዚአብሔር ይመስገን። ሰላም አደሩ።
እግዚአብሔር ይመስገን። የህፃን ሳይሆን የራሴን ታሪክ ልነግራችሁ ነበረ Donkey Donkey Tube ላይ
እሺ፣ የአንድ ሰው ህይወት ላይ መካፈል ፈልገው ነው የራሴን ህይወት። አዎ
አንድ የግል ህይወትን የሚያካፍሉ ከሆነ የአንድ ሰው ህይወት ይባላል።
የአንድ ሰው ህይወት። አዎ አዎ፣
አ
ስሞትም አልበት አማረ ጋሻዬ
ስልክ ልውሰድ። አቶ አማረ ይቅርታ አድርጉልኝ።
አ 0913 አስራ ሶስት 44 አርባ አራት 37 ሰላሳ ሰባት 24 ሀያ አራት ዘጠኝ አስራ ሶስት አርባ አራት ሰላሳ ሰባት ሀያ አራት አዎ አድራሻውት የት ነው?
ጎጃም
እሺ ወረፋው ሲደርስ እንደውላለን። አቶ አማረ እናመሰግናለን።
እሺ ጥያቄ እናቴ ነገር አለ?
እሺ አይ በቃ
እሺ ሰላም ዋሉ። መልካም ቀን።
አሜን ለሁላችን እሺ